ለእኔ ቢመስለኝም ትክክል ምርጫዬ ፍጹም ልትጎዳኝ አትፈልግምና አንተ ያልከው ይሁን የኔ ይቅርና
ዓላማ ኢየሱስ ዓላማ ፍቅር ነው ዓላማ ድል ነው ዓላማ መልካም ዓላማ ሰላም ነው ዓላማ ምናልባት ምርጫዬ ያለቀስኩለት ላገኘው ቀን ሌሊት የለፋሁበት ሲመጣ አንገቴን ያስደፋኝ ይሆናል እንጂማ እንዳሰጠኝ ቆይ ማንተው ይልሃል ምናልባት ምርጫዬ ያለቀስኩለት ላገኘው ቀን ሌሊት የለፋሁበት ሲመጣ አንገቴን ያስደፋኝ ይሆናል እንጂማ እንዳሰጠኝ ቆይ ማንተው ይልሃል እኔን ማስደመቅ እኔን ማስለቀስ እኔን ማስከፋት እኔን ማስተከዝ አይደለም ያንተ አላማ አላማ በኔ ላይ ፍቅር ነው ጌታዬ ለእኔ ቢመስለኝም ትክክል ምርጫዬ ፍጹም ልትጎዳኝ አትፈልግምና አንተ ያልከው ይሁን የኔ ይቅርና ሰው መልካም ከሆነ ለልጆቹ ምርጥ ዳቦ ለጠየቀው ድንጋይ የማይሰጥ የመልካምነት ምን የሆንከውን አንተ አልጠረጥርም ለእኔ ደግ አባት ነህ። ግን እናት የማትጠግቡ ባለ መድኃኒተኞች ዞር በሉልኝ ከጎኔ አትምከሩኝ ለእኔ መጎዳቴን ያነሳችሁ አትነዝንዙኝ እስኪ ባካችሁ እኔ ለእኔ በደንብ አውቃለሁ እንደ ኢየሱስ ጌታ አገኛለሁ ግን እናት የማትጠቅሙ ባለ መድኃኒተኞች ዞር በሉልኝ ከጎኔ አትምከሩ ይለኔ መጎዳቴን ያነሳችሁ አትነዝንዙኝ እስኪ ባካችሁ እኔ ለእኔ በደንብ አውቃለሁ እንደ ኢየሱስ ጌታ አገኛለሁ ያመጣችሁት መላ ብላችሁ አልጠቀመኝም መድኃኒታችሁ አንዱን ገንብቶ ብሱ ይንዳል ከጥቅሙ ይልቅ ጠንቁ ይበልጣል እግዚአብሔር ጎዳሽ አማረረሽ ብትሞች ይሻላል እሱ ሰድበሽ እንዲህ ያላችሁ አትምከሩኝ ውዴን ወድጄ ሞት መራጭ ነኝ